ሄሎ ሄሎ ፍቅር፣ ሰላም ጤና ይስጥልኝ። ቤት ቤት
አብሮ ይስጥልን እሺ፣ ምን ነበር?
ምን ነበረ መሰለሽ አሁን log in ብዬ account ሲገባ ማለት ነው እሺ፣
game ኡን መርጬ ለመጫወት ስል ይቆማል፣ አያ- አያጫውተኝም።
login ብለከዋል?
log in ብያለሁ። አዎ game ኡ ራሱ መርጬ አለው።
ምን game ነው?
ይሄ ፍሩት ያለው ፕላ- ፕላዝ ምንድን ነው ስሙ?
እስቲ ወይ እንትናን ትልክልኛለህ? ስክሪንሻት ያ?
አለ የትኛው ጌም እንደሆነ
ያ እንትን ነው ያው ልነግርሻለሁ፣ እ?
ያው ልነግርሽ እችላለሁ አሁን እሺ ስሙን ንገረኝ።
Porque nunca me digo óbvio. Me dice bal que game ka adi. Ya? Sisiringi place.
ሲዝሊንግ
Sisiringi place. Ya?
ሄሎ፣ አሁን እየሰሩ አይደለም። እሺ ይመለሳል።
አው እየመለሰ ነው እየገባ አዎ አይደለም።
አዎ ይስተካከላል። እሺ ትንሽ ጠብቁን።
እሺ አስተካክልኝ በእናትሽ።
እሺ መልካም ቀን። እሺ አሁን ልጠብቀው አሁን አይ ሊገባ ትንሽ ይቆያል። ዛሬ ላይ ስተካከል ይችላል። ትንሽ ጠብቁን።
አ፣ እና እሺ ብርም ነበር አዘረ
ይስተካከላል። እሺ አባ ትንሽ ጠብቁን እስከ ነገ ድረስ ከተስተካከለ። እሺ